Hello ጤና ይስጥልን።
እሺ፣ ሰላም ነኝ?
እግዚአብሔር ይመስገን። ዶክተር ካሚል specialized pediatric ነው።
አዎ፣ ከአሪፍ ፔ ነበር የምደውልልዎት ደንበኛችን አ- ከአሪፍ ፔ አሪፍ አሪፍ POS machine አዎ፣ አዎ።
ደንበኛችን POS machine ኡ ላይ ምናልባት ያጋጠመው ችግር ካለ ለመጠየቅ ነበር።
እ፣ አይ ሁሉ ሰላም ነው እስካሁን ቆይ።
እሺ ደንበኛችን ምናልባት ችግር ካጋጠመው ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን።
እሺ፣ እሺ እናመሰግናለን። መልካም ቀን ይውሎት።
እሺ። ለምን ቀጥ አላለች? አዳም እንደዚህ ትበሳዋል